Hello, can you tell him Alexander Celebi? Hello? አቤት ጤና ይስጥልኝ። ምን ልርዳው? ቴሌቪ
ምን አለ?
ቴሌቪን ነው። ምን ልርዳው?
አይ የሆነ ሜሴጅ እዚህ ላይ ገብቶ ነበረ።
እሺ ሜሴጁ ቴሌቪዥን ጌም ነው። የጥያቄና መልስና የእድል ጨዋታ አለው። ኮከብ ዘጠኝ ሰማንያ አምስት መተላላቸው ይደውሉና
አ ሰባት ቁጥር ተጭነው አማርኛ ያርጉ። ሶስት ቁጥር ለመጫወት የሚለውን ሲነኩ ጥያቄና መልስና እድሉን ይሞክሩ የሚላለ ጥያቄና መልስ በኮይን። የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
አ፣ በስንት ላይ ነው የምደውለው?
ኮከብ ዘጠኝ ሰማንያ አምስት መተላል